ሄሎ ጤና ይስጥልኝ ጉዳይ ሀና እባላለሁ ባኮ ምን ልርዳው
እንትን ነበረ አፕሊኬሽኑን አውርጄ
ሄሎ ሄሎ ሄሎ አሁን ይሰማል ምን አሉኝ
እ እንትን application ኑን አውርጄ ነበረ
ሄሎ ሄሎ ሄሎ ሄሎ እ ድምጾት ይቆራረጣልና መልሼ ልደውልልዎት
አሁን አይሰማም
በጣም እየተቆራረጠ ነው ድምጾት እና መልሼ ልደውልልዎት እኔ እደውልልዎታለሁኝ
እሺ